Hello ጤና ይስጥልኝ። ናስሬት ነው ማኮ መልሳ
ጤና ይስጥልኝ።
አብሬት information ለመጠየቅ ነበረ። apply ላደርግ ፈልግ job offer ላደርግ ፈልጌ ነበረ on ቴሌግራም page ቴሌግራም page ላይ job offer ለማድረግ post ለማድረግ ፈልጌ ነበረ። how am I going how is it like post የማደርገው freelance page ኡ ብቻ ነው ያለኝ እና
እንደ company ነው ወይስ በ private client ነው?
just individual as an individual license ከዛን እዚህ ላይ የላትም?
recruit አድርጌ ነው ወደ company ማድረግ የፈለግኩትኝ አሀ፣ አሁን ላይ ጊዜ በ private ነው መጥቶች አዎ፣ ማድረግ በ private yeah በግል በሚለው ማለት ነው። freelance ነው የምንፈልገው እና I just wanna- freelancer አዎ፣ freelancer ነው የምንፈልገው like a freelance uh, for like I do have specific የጻፍኳቸው requirement ኦች አሉ እና I just want to post it and I'm just በየትኛው ነው የማደርገው? because you do have like አራት የሆነ እንትን የተለያየ page አለው ብዬ ነው አዎ፣ እሺ website አለ ቴሌግራም- ብዬ ነው።
አዎ፣ ቴሌግራም ቻናላችን ያሉታል።
አዎ እሱ ላይ ነበር ያየሁትኝ።
አዎ፣ ስልኩን ያገኙበት ጋር ማለት ነው።
አዎ፣ አዎ።
ፍሪላንስ ሲፖርት የሚላለ መጀመሪያ ላይ ያለው የኤምፕሎየር
በኤምፕሎየር ማለት ነው።
አዎ፣ የጆብ ስፒከር እና የኤምፕሎየር ስለተከፋፈለ ኤምፕሎየር የሚለውን ይነኩት ነው።
ኦኬ
ከዛ እሱ ሲነኩት ስታርት ይላል አይደለም?
አዎ ስታርት ይላል።
ከዛች ምን መጣ?
እ፣ ከዛ ዌልካም ቱ ምናምን ምናምን ምናምን ብሎ የራሳችሁ እሺ ዩ ካን አማርኛ እንግሊዝኛ ምናምን መጣ።
አዎ፣ ቋንቋ ይምረጡለት ነው።
Okay እንግሊዝኛ ከዛን do you agree ምናምን in terms of conditions please select yes ምናምን ላይ
terms and condition አንብቡት እና ከተስማማት ማለት ነው።
Okay የቱ ጋር ነው ያለው terms እና condition
እሱ ጋር የለም
ከላይ ባዶ ነው start የምትለዋ ከዛ የሆነች ባዶ ነገር ምንም blank
start የሚል አለ። start የሚለው ቅድም ነበር አይደል የመጣው?
አይ blank ነው ምንም ነገር የለም like yes no እና back ነው የሚለው ከዛ Okay yes ይበል።
ምንድን ነው ግን
እሺ terms and condition ነው የተለየ ነገር የለውም Okay አይ ያ ስላላነበብኩት ነው እሺ ነው። Okay እሺ ማንበብ ይችላሉ፣ ግን እዛው ላይ አለ። ግን ፋይልን አንድ ላይ አያይዞ ነው የሚያመጣው።
Okay ባዶ ነው የኔ የመጣው start ይልና ባዶ የሆነና do you agree with the terms and conditions ይለኛል ወይ ቆይ back ልበለውና እንደገና ሊው ያው
እሺ በቃ ቋንቋ ነው የሚጠይቀው። ወደ አፍሪካ በደህና መጡ። አፍሪካ መንገድ መጠቀም የቅጥር ፍላጎትን በቀላሉ ያሟሉ ይላል። ከዛን ቋንቋ ምረጡ ይላል። Okay አሁን ግን መጣ terms and condition እንደገና።
አዎ፣ ከዛ ከላይ link አለች አይደለ?
አዎ እሷን ሲነኳት አምን የ terms and Either way no ማለት ካልኩኝ አያሳልፈኝም ማለት እ? እ?
Either way no ካልኩኝ አያሳልፈኝም ማለት ያው ካልተስማሙ አያሳልፈኝም።
አዎ ያንብቡትን ነው።
Okay ያው ያው ለማድረግ ስለምፈልግ the only choice is to say yes Yeah አዎ አይደለ? Okay okay እሺ።
ከዛስ ምን መጣ?
Um, log እያደረገ ነው። please use share contact keyboard button ምናምን ይላል።
አዎ share contact contact ኡን share ለማድረግ ማለት ነው። ስልክ ቁጥሯ
የማን የኔን?
አዎ የሚጠቀሙበትን okay መጀመሪያ personal ነገር ስለሚጠይቅ ነው። ለዛ ነው ሰው share አድርጉት ነው።
ኦኬ 음, You cannot put your phone number manually.
ሼር ኮንታክት የሚል አለ ከታች button ኗ ላይ share contact የምትላለች እሷን ሲነኳት ይሄዳል።
Okay, share contact. Oh, okay, okay. እንደገና ልጻፍና ማለት ነው።
ስልክ ቁጥሩን ቀጥታ ያስገቡት ከታች share contact የሚል አዎ አየኋትኛ። okay በ contact ነው share ማድረግ ያለብኝ።
አዎ share contact ሲሉት እ፣ የስልኮች ሺ- እንትን contact ሳይ register ይደረጋል።
okay አደረኩኝ። please enter your first name
ስም ይጻፍ ነው ስም ይጻፉለት። ስም አይደለ አዎ የጠየቁት?
I did I did አዎ ግዴታ ሙሉ ስም መጻፍ አለብኝ አባቴን ምናምን ምናምን አይ መጀመሪያ first name ነው አይደለም የሚል?
I did አዎ ከዛን enter your ፋዘርስ ኔም ነው ምናምን ይላል አዎ። ከዛ ግዴታ መጨረሻ ሙሉ ላይ ነው?
አያይዞ ያመጣዋል። ከዚህ በኋላ ፖስት ስታደርጓት የፕራይቬት ክላይንት Mhm.
ድጋሚ የጠየቁትን ተረዳ። እዛ Okay.
ነው መጀመሪያ ሩጫ ማለት ነው።
ጀስት ኤል አድርገው
ይችላሉ ሙሉ ስሜ ልጻፍ
ይችላሉ። ኤም ብሎ ደግመህ ማስገባት
እሺ እሺ አደረኩኝ ፊሜል ምናምን ይላል አደረኩ ኢንተር ዩር ኢሜይል ይላል okay አደረኩኝ where is your country living በሚለው
በዚህ መልኩ ከሄዱ በኋላ okay እ፣ መጨረሻ ላይ አያይዞ ያመጣዋል።
ምን ያመጣዋል ሁሉንም file like ስም ምናምን አያይዞ ያመጣውና edit ማድረግ የሚፈልጉ ከሆነ edit ያስደርጎታል።
እሺ
ከዛ እሱን ከጨረሱ በኋላ register ከጨረሱ በኋላ ከታች ፖስት በርዝዴን ይቅርታ በርዝዴውን ምናምን ምናምን አለማድረግ ይችላሉ አለ በርዝዴን ምናምን ግዴታ ነው
ስኪፕ የሚላለው ክቶች የለውም
የለውም። በቃ ዊዝም ሊያስገቡበት
ኦኬ እሱ ክላይም በኋላ ሌላ ማስገባት ይችላል። ችግር የለውም። ጀስት እሺ፣ እሺ።
ሬጅስተር ለማድረግ የሚጠይቀው ነገር ስለሆነ ኦኬ ኦኬ እሺ እሺ okay I think I'm done መጨረሻ ላይ እንትኑን አመጣልኝ so ከዛ በኋላ ልቀጥል ምንድን ነው የመጣው?
done ልበላ
አዎ።
ከዛን edit እና register ምናምን ነገር ይላል አዎ፣ register
አ- መጣልኝ hello welcome to our work ምናምን ነገር ይላል አዎ፣ Post job ከታች ምን ምናምን።
ይላል?
ከታች job የሚል አለ post አይደለ?
job ምናምን ነገር አዎ my job ምናምን ምናምን post a job የሚባሉት ነው።
okay እሺ እዚህ ላይ ብዬ ነው ሌላውን የምቀጥለው ሌላኛው ስልኬ ላይ ስላለ እንትና I need to
በዚህኛው ስልክ ስለሆነ register ያደረጉት በዚህኛው ነው።
no no እምልሽ አልገባ በሌላ እንትኖቹን የጻፍኩት ሌላ ላፕቶፕ ላይ ምናምን ነገር ስለሆነ ወደዚህ convert አድርገውን ልከውና ነው እ፣ post ማድረግ የፈለግኩትኝ እሺ በቃ post a job ካሉት በኋላ okay continue on bot የሚለውን ይነኩታል። ከዛ company፣ private client፣ startup ወይም cancel የሚል አለ። so private client ነው የሚመርጡት። በ private አይደል ያለው?
አዎ አዎ ከ private client ሲሉት job title ኡ ምናምን አስገቡ ብሎ ይጠይቆታል።
እሺ አዎ እኛ vacancy ውን ካየን በኋላ approve እናደርግለታለን ወይም እ፣ ልክ ያልሆነ ነገር ካለው reason አንድ ላይ አድርገን decline እናደርገዋለን ማለት ነው።
እሺ okay እሺ የሚያጠራጥረን አይነት ነገር ከሆነ ደግሞ ID ልጠይቀውትም እንችላለን። እሺ personal ID
okay እሺ የሚያስቸግሩት ነገር ካለ ይደውሉልን።
በቃ እሺ አመሰግናለሁ thank you Okay.
እሺ